ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ነብይ እሺ እንደምን አለሽ?
እግዚአብሔር ይመስገን።
እባክሽ አምቡላንስ ፈልገን ነበረ።
የት አካባቢ?
ከአዲስ አበባ ውጭ ነው ይቻላል አይደለ?
ከአዲስ አበባ ውጭ ወዴት?
ከአዲስ አበባ ውጭ ምንጃር የሚባል ቦታ ምንጃር አረርቲ።
አዎ አዎ፣ አሁን ተደውሎልን ነበረ እና እሺ እሺ ወደዛ መስመር አጣርቼ ነበር ለመሄድ ም- መውጣት አንችልም እና inform አድርጊያቸዋለሁ ለደወሉልኝ ተይ ሰዎች እንጂ በእውነት አ እሺ ሌላ means ምን ልትረጅን ትችያለሽ?
ምናልባት ስምንት አንድ ሁለት ሶስት ወይ አፋላጊ ላይ ከጠብታ ውጭ ያለ አገልግሎት መስጠት የሚችል ተቋም ካለ ጠይቋቸው።
ስምንት አንድ ሁለት ሶስት አዎ አዎ፣ ስምንት አንድ ሁለት okay okay እሺ እሺ thank ስምንት አንድ ሁለት ሶስት